ቆሎ ሄሎ
አቤት ሰላም ከ ChipChip ነበር ምደውልሎት።
እሺ ይቅርታ ቆሎ order እያደረጉ ነበረ።
አዎ እሺ አንድ ሰው ይቀረዎታል። Fail እንዳያረጉበት ሰው ሊያስገቡበት ይችላሉ። 24 ሰዓት ሳይሞላው
እኮ እንደዛ ስሞክር out of stock ይለኛል stock ላይ የለም okay፣ ይለኛል እንደዛ እያ- okay፣ እንደዛ እያለሁት ነው።
አዎ Okay በቃ እሺ፣ እሺ የኛውን refund እናደርግልዎታለን። እሺ Fail ሲያደርግ